ሄደ ነኝ በኩ ምን ልርዳው?
አሪፍ አይ connection ነው ወይስ ምንድን ነው? አይሰራም። በቴሌብር ወደ
ከየት ነበር የሞከሩት?
አይ ከቴሌብር ወደ ቫሞስ ወይ አበሻ transfer ነው።
እሺ፣ ለጊዜው አዎ፣ ቫሞስ betting ላይ የእነሱ ችግር አጋጥሟቸው system እየሰራ ስላልሆነ ነው።
አበሻም አይሰራም።
ሀበሻ እና ቫሞስ ላይ ልክ ኖት፣ ሁለቱም ላይ ነው።
ሌላ ምን ላይ ይሰራል?
አ፣ አሁን ላይ እነሱ ላይ ነው ችግር ያጋጠማቸው ሁለቱም betting site ኦች በእነሱ በኩል system ላይ ችግር ስላጋጠመ ነው ለማያች በአሪፍ ፔይ በኩል ሳይሆን በእነሱ በኩል ነው።
okay፣ እሺ፣ እንደዛ ከሆነ እሺ፣ ሌላ ምረዳት ነገር አለ?
አይ የለም፣ በቃ ይሄ ነበር።
ስለደወሉ አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ ባላስቀምጥ መልካም ቀን